hello ጤና ይስጥልን Best Bet hello
ስለው ጤና ይስጥልኝ።
ጤና ይስጥልን Best Bet ሰላም ነው?
ደህና እግዚአብሔር ይመስገን።
እሺ ምን አለ?
እንትን ከዚህ account ወደ ንግድ ባንክ account ገንዘብ መላክ ይቻላል እንዴ? ከዚህ ወደ ከዚህ- ንግድ ባንክ ወጪ ነው።
ከዚህ account ወደ ንግድ ባንክ
እ
ይቻላል። ከ Best Bet ወደ ንግድ ባንክህ ነው አ ትችላለህ፣ መላክ ትችላለህ።
እኮ አሁን እንደዛ አድርጌ ልኬ አልገባም፣ ንግድ ባንክ ላይ አልገባለም።
በዚህ ቆያለሁ ወይ?
በደወሉት ቁጥር ነው
አይ ሌላ በአስራ አንድ ነው እሺ፣ የ Best Bet ቁጥሩ ነው እንትኑ የከፈትኩት ዜሮ ዘጠኝ አስራ አንድ እሺ፣
ሰባ አምስት
እሺ፣
ዜሮ ዜሮ ሰማንያ ዘጠኝ
ባላ ስንት ብር ነው
አምስት መቶ ብር ልኬ ነበር። አሁን ዝም እኮ ብዬ ገብቶልሃል እኮ
ንግድ ባንክ ወደ account ላይ ዋሲሁን ደስታ ያደታ ነው አይደለ?
አ account number አስር ሺህ ሰባ ዘጠኝ ሰላሳ ስድስት ሰላሳ ሰባት ሰላሳ አምስት
አ ልክ ነው።
አዎ ግን account ኡ ላይ የለም ብሩ።
በቃ ትንሽ ወደዛ ጠብቀው፣ ነው።
ወደዛ ገብቷል። እሺ ወደ እሱ ባንክ ይገባል ወይ ገብቷል? ትንሽ ጠብቀው፣ እሺ እሺ፣ አመሰግናለሁ።
ችግር የለም።